አብሮ ይስጥልን። ሰላም ነው
ስፖርት ነው ባኮም ለርዳ
እንትና ትናንትና አስራ ሶስት ሺህ አምስት መቶ ከሁሉ ስፖርት ወደ እንትና ቴሌብር አስተላልፌ ነበር እሺ እና አልመጣም አልገባም።
እሺ ልከው ነበር ቴሌግራም ላይ እ?
ቴሌግራም ላይ ልከውልን ነበር አ- አላኩም እሺ ቴሌግራም account ኣችን ላይ transaction history ውስጥ ይግቡና ያስተላለፉበትን screenshot አድርገው ቴሌግራም ላይ ይላኩልን እንትና ነው አሁን ወዲያው እንትና ነው የሆነው ከሁሉ ነው- ከእንትናው ነው ከእናንተ ወደ ቴሌብር ነው አዎ እኮ የት የኛ አገኘዋለሁ?
የኛ እ።
transaction history ላይ ይግቡና ያስተላለፉበትን ያገኙታል okay
ከዛ ቴሌግራማችን ላይ ይላኩልን ቴሌግራማችን ደግሞ እዛ website ኡ ላይ ጥያቄ ምልክት አለችን እሷ ጋር ያገኙታል okay ዝ- ዝ- ጥያቄ ምልክት ያላት አዎ ያኛው እታች ነው ያለው ምን ጋር ነው ያኛው ያለው ተጨማሪ እ።
የሚለው ውስጥ ይገቡና አዎ የባንክ ዝውውር የሚል አለ okay okay እዛ እዛ ገብቼ እንትን አላርገው አዎ
እሺ እሺ